መርጠው ሰላም ጤና ይስጥልን። ችብችብ ሄሎ ሄሎ
ሄሎ ሄሎ፣ አቤት ጤና ይስጥልን።
አብሮ ይስጥልን።
እግዚአብሔር ይመስገን። ይኸውልሽማ ትናንትና እም፣ እ፣ ሰናይት group ላይ እሺ እ፣ የሰላም group ላይ ነበረ ቲማቲም መግዛት የነበረ እንትን ብዬ ሰናይት ላይ ሞላውኝ ሶስት ኪሎ ቲማቲም እና ሰናይት አያውቋትም?
አላውቃትም። ሰናይት group ነው ባይታ ነው የሚለው ግን አንድ ሰፈር ነን። ስልኳን ብትሰጪኝ እሺ ልደውልልሽ።
ሰጥቶታለሁ። ይንገሩኝ የስልክ ቁጥሮትን የእርስዎን።
በቃ አንድ ሰፈር ስለሆነ ቸርቸር ነው የሚለው እኔም እዚህ ሄዶ ፊት ስለሆንኩኝ እሺ ስ- በስልክ ደውልልኝ።
ቁጥር ላውጣው አንዴ ይንገሩኝ
ምን ልንገርሽ ስልክ ቁጥሮትን።
የራሴን አዎ ዜሮ ዘጠኝ ሰላሳ እሺ ዜሮ ሰባት እሺ አስራ ሰባት ሰላሳ ስምንት
እ፣ ስልኬ አይ- ቲማቲም ነው።
እ፣ አዎ ሶስት ኪሎ እሺ ልንገሮት ያዙ እሺ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሰ- የሰናይትን ነው አይደል የፈለጉት?
አዎ ሰናይት ባይታ አዎ ዜሮ ዘጠኝ አስራ አንድ አስራ ሰባት አስራ ሰባት ስልሳ ስድስት አርባ ስድስት ስልሳ ስድስት አርባ ስድስት አዎ እሺ thank you ማ እሺ መልካም ቀን ገና ጤና